አሪፋፓ ጤና ይስጥልኝ።
Hello Hello፣ ሰላም ነው?
እግዚአብሔር ይመስገን አባት።
አለን አለን። እንትን የሆነች Every ሁለት ሺህ አስር ለቃችሁ አይቼ ነበረ።
ሁለት ሺህ አስር ሳይሆን ሁለት ሺህ አስራ ሁለት
አስራ ሁለት ነች።
ሁለት ሺህ አስር እና ሁለት ሺህ ሰባት ነበረን። ሰባቱ ተሽጧል። አስራ ሁለቱ ግን አለን።
አስራ ሁለት አለ።
አዎ ስንት ነው በ- በካሽ ስንት ነው?
አ- አንድ ነጥብ ስድስት ነው የምንለው። በድርድር ይኖረናል። መተው ማየት ይችላሉ።
ምን ያለጠፈ ነው እንዴ?
አዎ ባልነጠፈ ማኗል
ነው ቱርቦ አለው። ሄሎ፣
አዎ አለው።
እሺ
እሺ